ከአንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም። እርፎ መረባ ኢትዮጵያ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏታል። እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም። እርፎ መረባ
ወይ ብርሃን አውሰኝ፣ ወይ ብርሃን አውሰኝ፣ አዝኔፋስ ወይ ብርሃን አውሰኝ፣ ወይ ብርሃን አውሰኝ፣ አስጀመስ ወይ ብርሃን አውሰኝ፣ ወይ ብርሃን አውሰኝ፣ አዝኔፋስ ወይ ብርሃን አውሰኝ፣ ወይ ብርሃን አውሰኝ፣ አስጀመስ ጀምር እስክትመጣ ድረስ አይን ከሚይዝ ነገር ጀምር ጀምር ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ አለብሶ አንቺ ካልመጣሽ አውዳመት አይሆን ቅዱስ ዮሐንስም ደርሶ ማዝሮ ጋራ ላይ ይጥላል አመዳይ ሲያስፈራ ክረምቱን አቤት ኖረሽ ብታይ ገብቼ ከፍኙን ገሉም ብለኩሰው ለካ ቢነድ እሳት አይሞቅም ያለ ሰው በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ
ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ሕዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ዓላማ ነው ወይ ብርሃን አውሰኝ ወይ ብርሃን አውሰኝ አብሬፋስ ወይ ብርሃን አውሰኝ ወይ ብርሃን አውሰኝ አሴ ጀመር ወይ ብርሃን አውሰኝ ወይ ብርሃን አውሰኝ አብሬፋስ ወይ ብርሃን አውሰኝ ወይ ብርሃን አውሰኝ አሴ ጀመር ጀመር እስክትመጣ ድረስ አይን ከሚይዝ ነገር ጀንበር ጀንበር ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ አለብሶ አንቺ ካልመጣሽ አውዳመት አይሆን ቅዱስ ዮሐንስም ደርሶ እምዬ ኢትዮጵያን አንቺ ፍቅር አገር ምሰሶ የዘመመን ሆነሽ ዓለም አገር ለብሼ ብተኛን እንቅልፍ የለኝ ማታ አጣሽና ልቤን ካለሽ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ ጀንበልሽ ባይኔ
ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይምጡ ማዕድናት አገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም
አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት